እኔ አሁን እበላለሁ ምሳ።
ሄሎ፣ ጤና ሄሎ ጤና ይስጥልኝ።
ሰላም።
አለን ትናንትና withdraw አድርግቼ ሶስት መቶ ብር እሺ፣ አንድ ጊዜ ጠብቀኛለህ መስመር ላይ እሺ ሄሎ ሰላም ነው።
ሄሎ ሄሎ ሰላም ጤና ይስጥልህ።
ትናንት withdraw አድርግቼ ሶስት መቶ ብር አልገባልኝም።
አልገባህም? ቤት ቤት ስልክ ንገረኝ።
ዜሮ ዘጠኝ ሀያ አራት ዜሮ ዘጠኝ ሰባ ስምንት ስልሳ አራት ሄሎ አንዴ ጠብቀኝ። እሺ? ሄሎ ሄሎ ሄሎ ሶስት መቶ ብር ነው ያልከኝ በዚህ ስልክ?
አ ሶስት መቶ ብር
መቼ ነው?
ትናንትና ትናንት
እሺ process ላይ ነው እያሳየኛለ። ለቻፓ ላሳውቅልህና እም እዩ- እነሱ manual ያስገቡልሃል። እሺ
OK እሺ አሳውቅልኝ። ትናንትናም ደውዬ ነበረ እያሳወቅኩ ነው። ድጋሜ እያሳወቅኳቸው ነው።
አሳውቅልኝ እና ተባብረኝ።
እሺ እሺ አባቴ እሺ መልካም ቀን።